ሄሎ ሄሎ
አቤት ይሰማላ?
አይሰማል።
አዎ ኔትወርክ ትንሽ ስለሚያስቸግር ነው።
እሺ
እንትን ሳፊ የ electrical ባጃጅ ማምረቻ ድርጅት ነው የሚደውልና አለቃ አዎ።
የደውልለት ብላኝ ነው። እሷ አላየችውም ነበርና እ weekend ላይ ደውልለት ነበር።
እ
አለቄ ነው ደውልለት ያለችኝ እና እሺ።
ደውልለት ነበር ለእሷ እና መረጃ ማወቅ ነው የፈለገው ወይስ መግዛት ነው የፈለግነው?
ስራውን ነው የፈለኩት። እኔ ስራ text ም text ም እኮ አድርጌ ነበር። አ ስራ ፈልጌ
okay።
electrician በ electrician
junior electrician ማለት ነው።
okay። ተወዳድረክ ነበር?
አ ወዳደር እንኳን አይደለም። text ስልኩን ሳ- ሳገኝ text አደረኩ።
okay እሺ። እስቲ አሁን አሁን ላይ vacancy እኔ እንጃ ግን እስቲ HR ኣን ጠይቄ እነግርሃለሁ።
እሺ እሺ ወንድምሽ